ሰላም ጤና ይስጥልኝ ችብችብ
ሰላም ሰላም ሄሎ ሄሎ አቤት ወዬ እንትን አንድ order አድርገን ነበር ትናንትናና እሺ እሺ ዛሬ ወደ አምስት ሰዓት ከምናምን ላይ ደወሉ።
እሺ እየመጣን ነው ገና እየጫንን ነው እ፣ ለማወቅ ነው አሉ። ከዛ ወዲህ የተደወለ ነገር የለም። already እስኪ ስልኮት ከዛ ይነግሩኛል ዜሮ ዘጠኝ ሰላሳ እሺ ዜሮ ሰባት እሺ አስራ ስድስት ስልሳ አምስት
እ፣ መልሰው ደውለውሎ ደውላችሁላቸዋል ለ driver ኡ?
አሁን የደወልኩት ሜ- ቀራችሁ ነው ምናምን ስላ ተመላሽ አድርገነዋል አሉ። already
እ፣ ስልኮት ያልሰራበት ሰዓት ነበረ ቀን ላይ የለም ክፍት ነው።
ክፍት ነበር አዎ እንትንም የረግ- የደረሰኝ message ነገርም የለም።
እ፣ የተደወለበት ስልክ ዜሮ ዘጠኝ ሀያ ዘጠኝ ብሎ ነው የሚጀምረው ዜሮ ዘጠኝ ቆይ አንዴ እሺ
ዜሮ ዘጠኝ አስራ ሁለት ሀያ ሰባት ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት ከዛ ሰባ አራ- እ፣ ዜሮ ዘጠኝ ሀያ- እ፣ አርባ ሰባት ዘጠና
ይቅርታ እንደገና እንግዲህ ዜሮ ዘጠኝ አስራ ሁለት እሺ
ሀያ ሰባት እሺ
አርባ ሰባት ዘጠና በዚህ ነው አምስት ሰዓት ከ- ለ- ለስንት ነው የደወለልኝ? አምስት ሰዓት የት ከምናምን ነበር የደወለልኝ።
location ዎት
location ጀመዋል ጀሞ አንድ ማን ነበረ ስሞት ጽጌረዳ እሺ አንዴ ልደውልዎት መልሼ እሺ